ሄሎ
ሄሎ ጤና ይስጥልን።
ያስጥልን።
አለን አለን። ሰላም ነው?
ሰላም ነው።
አለን አለን።
ትላንትና ከበረኩት ትኬት ላይ ማለት ነው እሺ
እንትን አስራ አንድ ጨዋታ ነበር እና አስሩ ተሳክቷል። አንደኛው ጨዋታ post ተደርጓል፣ ወደ ሌላ ጊዜ ተዘዋውሯል ማለት ነው።
cashier code ንገረኝ እስኪ የትኬቱን cashier code።
መቶ ሀያ ዘጠኝ
እሺ መቶ ሀያ ዘጠኝ መቶ ሀያ
መቶ ሀያ ዘጠና አራት ዘጠና አራት
አራት እሺ የመች game ነው?
የትላንትና
እሺ አንድ ጨዋታ postponed ሆኗል። እሱ ብቻ ነው የቀረክ። ሀያ ሁለት ሰዓት አይደለ ትናንት የነበረው አራት ሰዓት ማለት ነው። ስለዚህ አራት ሰዓት ሲሆን ይስተካከላል። እሺ ሀያ አራት ሰዓት መሙላት አለበት።
ግዴታ ሀያ አራት ሰዓት መሆን አለበት።
አዎ፣ አዎ፣ ከዛ በኋላ ትኬቱ ይለቀቃል ማለት ነው።
ይለቀቃል፣ ይስተካከላል። ማታ አራት ሰዓት ላይ ይስተካከላል። እሺ አይ እሺ